ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ። ልንመጣ ነው። እሺ፣ አሁን በሌላ አምቡላንስ ልኮን ነው።
እህ ቆይ አምቡላንሱ አልደወለላችሁም እንዴ?
እስካሁን አልደወለም። ይኸው
እሺ፣ እንግዲያው ልትመጡ ከሆነ መጀመሪያ የስልክ ልስጣችሁና ወረፋ እንዲይዙላችሁ። ድንገት ማሽን ላይ ያለ patient ድንገት መምጣት አይቻልም። ለዛ ስልክ ሊይዝላችሁ ልስጣችሁና በምን ሰዓት መምጣት እንዳለባችሁ ይነግሯችኋል።
እሺ፣ እሺ፣ ንገሪኝ። እሺ፣ ያ ዜሮ ዘጠኝ ሰማንያ ስምንት እ ሰማንያ ስድስት አ ሰማንያ ሰባት ሰማንያ ዘጠኝ
እሺ፣ አንዴ ቆይ